ጤና ይስጥልኝ። አራዳ ማርት ካሪስቴ ነው የምደውልልዎት። ኢክራም እባላለሁ።
ካሪስቴ እሺ፣
በ POS machine በአሪፍ POS machine ምንም አይነት transaction እያሳየን አይደለም። ለረዥም ጊዜ ያጋጠማችሁ ችግር አለ POS machine ኡ ላይ?
እስቲ ቆይ cashier ኦች ላገናኘሽ።
አዎ
Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን አብረን።
ካሪስቴ ነው የምደውለው። ኢክራም እባላለሁ።
እሺ፣ እኔ መግባላል ነው።
ለረዥም ጊዜ በአሪፍ POS machine ምንም አይነት transaction እያሳየን አይደለም እና የተፈጠረ ችግር አለ ያጋጠማችሁ ችግር?
የለም እኔ ወደ አብዛኛው ሰው ማለት ነው በቴሌ ብር ነው የሚጠቀመው እና ሳንትፔ ደግሞ የሆነ ጊዜ ላይ discount ነበራቸው። በዛ ምክንያት ነው እንጂ on ነው እንሰራበታለን እና ምንም አላስቸገረኝም።
Okay እሺ ምንም አይነት ችግር ካጋጠማችሁ ዘጠና ሶስት ዘጠና አምስት ላይ ደውላችሁ እርዳታ ማግኘት ትችላላችሁ።
እናመሰግናለን።
እሺ እናመሰግናለን። መልካም ቀን።
እኛም